hello
hello፣ ጤና ይስጥል።
እግዚአብሔር ይመስገን።
ዝናሽ ከ ChipChip ነው የደወልኩልዎት።
እሺ
ዛሬ order ተረክቧል ከኛ?
አዎ አቮካዶ
አዎ።
ኔትወርክ ስላስቸገረኝ ነው እንጂ አቮካዶ ተረክቤያለሁ። አዎ።
okay። code ለ driver አልሰጡትም አይደል?
አዎ no network ነው እኮ
okay። እሺ፣ እንጂ ኮዱ ገብቶለታል።
ገብቶ ይሆናል አላውቅም። ስከፍት እንትኑ ChipChip line ኑ ራሱ አይከፍልኝም። ለዛ ነው
okay።
ወይ እናንተ ስለዚህ በቃ ጋር ማረ- ትንሽ check ያድርጉትና
እሺ ማድረግ ይላኩለት። ወይ እኔ ከቻላችሁ- ኮዱን ልስጦትና
እሺ text ያድርጉለት ለ driver ኡ ወይ ደውል ይንገሩ።
እሺ እሺ ይላኩልኝ።
ሰባ ስምንት ዜሮ ዜሮ ሰባ ስምንት ዜሮ ዜሮ አዎ።
እሺ እሺ አሁን ደውል ይንገሩት ማስገባት እሺ።
ስላለበት።
እሺ እሺ እሺ፣ መልካም ቀን።
እሺ ላውላችሁ